ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ?
አረስ ደስ ቤት ግራት ገብቼ እሺ።
ሊደርስ ወደ አይመጣም ቆይቷል።
እሺ deposit message ኡን ቴሌግራም ላይ ላኩልን።
በቴሌግራም አዎ በዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ዜሮ
አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ thank you እሺ መልካም ቀን።
በቴሌግራም ነው እሺ ላክልን deposit message ኡን እሺ።
ይችላል እኮ አዎ deposit ያደረክበት ከቴሌብር ነው ከሲቢኢ ነው
እንትን አዋሽ ነው እኮ በቃ አዋሽ የላክልክ message አለ አይደል?
አዎ ገብቷል እሱም message እና ከዛ አዋሽ የምትጠቀምበትን ስልክ ቁጥር እና የቤስት ቤት አይ።
ስልክ ቁጥርህን።
አይ እሺ መልካም ቀን።
አይ ቴንኪው